ቀለም ቤስት ቤት
ከጅጅጋ አሁን ኤኒ ዲስክ ልኬልሽ ነበር ጅጅጋ ዩኒቨርሲቲ ኤኒ ዲስክ አዎ
እሺ ፍሪ አንዴ ለምን ነው ማን ልበል ስምሽ ፍሪ ነኝ
ይቅርታ ማን አልከኝ ፍሬ ወይ ስራ ላይ ስለሆንኩ ነው ተከፍተህ ታባረሽ አለ ያሽ አይና ሄሎ ወይ ራይል
ኦኬ ራሄል እና ያናገሩት አሁን አናግረናት ነበር። አሁን እንግሊዝ ክሊካል ነበረ እሺ ነግኖ በር እንዲያሳይና ጌቶችን ምቆቆን ያሳይ
እሺ አንዴ መስመር ላይ ጠብቅሽ የመስመር ላይ እንጠብቅሽ።
አዎ መስመር ላይ ጠብቅሽ
ቡና ወራዳ አንተ ከጂነት አሩ ላይ አያሽ ምን ሰድር ነው እንደምን ፖሊስ ነው ደውላይ ይችላል ምን ተጣጣለ ያለነች ምን ታውቃለህ ከስድስት ሺህ ነው ወጣው አንቺ ደግሞ ተሸንፈ ማን ለዚህ ደግሞ ያንደሪ ምን ይልሽ ግን እንዴት ነው ጨምረሽ ታልሽ? አይ ባንክ ቤት ምን እንዴት ባንክ ቤት ነው ወሰደኛል ያልኳት። ይሄን ልጅ ውስጥ አድርጊ አላየሽም ብሎ ቆይቶሽ አያሳዝንም ያሳውቃል። ከዛ እንደዛ ያልኳት አያሳስብኝም ባንክ ሌባ ናት እንደዚህ ነች እንደዚህ መስጊድ አጠፋት ልጅ ነው ወደ ወይ ደግሞ እዚህ ጀርባይት ቤት ውስጥ
ሄሎ ወይ እናት ሄሎ እሺ ምን ወይ ራይል እሺ ራሄል የለችም ወታ እሺ እሺ አንቺ ማስተጋችሁልን እሺ ምን ነበር ቀድሞ በራ አያሳየንም ትኬት ደግሞ ዛሬ ቆረጥን አያሳየንም ነጻነት ነጻነት የሚለው ዩኒቨርሲቲ ማን ነው የሚለው እንትን ላይ ቴሌግራም ላይ?
ፍሪ ፍሪ እ?
ፍሪ ፍሪ አዎ
እ፣ ተስፍሽ
ፍሪ ሚለው አዎ ፍሬ ፍሬት ነሽ አዎ አዎ ፍሬ ሚለው እሺ ቆይ እሺ በቃ ተስፍሽን ላገናኝሽ እሺ እሺ እሺ እሺ አቀልክልኝ
ኦኬ ሄሎ ወይ ሰላም ነው እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን ሁሉ ሰላም አማን ነኝ አ ለምንድን ነው የተበላሸው?
እንትን ነው የኔ ዲስኩ ልኬላችኋለሁ። ነጻነት የሚለው ካሽ ፓስዋርዱ አለ አይደለ?
አ የጅጋ ዩኒቨርሲቲ ተርኖቨርም አያሳይም። ዛሬ ቀድሞ ነው የቆረጡትንም ትኬት አያሳይም።
እስቲ አክሴፕትብል ከቅድም ጀምሮ ሪጀክት እያደረጉኝ ነው። ነገራቸው ውስጥ አ እነሱ የንቆጭ እሺ፣ አሁን አክሴፕት በለም ያለበ ቦታዎች እሺ አክሴፕት በኝ እሺ እሺ።
ዲክላይን እያደረጉብኝ ነው።
እሺ እሺ እሺ እሺ እሺ